ትንሽ ሌላው ቤት
ቴሌግራም ላይ ልኬልሃለሁ check አድርግልኛ የተቆረጠብኝም ባለ ነው
ምንድን ነበረ?
ብር መቶ ብር transfer አድርጌበት አልገባም ወደዚህ
ወደ okay deposit አድርገሽ አልገባልሽም?
አዎ እሺ አሁን የላክሽው ቴሌግራም
አዎ አሁን የላኩት እሺ ቴሌግራም ላይ ስምሽ ማን ነው?
እልፍነሽ እም?
እልፍነሽ ንጋቱ መቶ ብር ልኬበት ነበረ ከዛ እንትን አለ እዚህ እዚህኛው ላይ balance ያሳየኝ
እሺ እልፍነሽ ነው የሚለው ቴሌግራም ላይ አዎ እሺ ከዛ ላይ እንጽፍልዎታለን እሺ
እሺ